እየተቆጣጠርኩት
ሄሎ hello ጤና ይስጥልኝ አብሮ ይስጥልን።
ከችፕችፕን የደወልኩሎት ትዕግስት እሺ እሺ።
እሺ order ተቀበሉ አይደል order የተቀበልኩት ልክ እኔ ብቻ ነው አባቴ። በጣም ብዙ ነገር ነው እኮ ያዘዝነው እኛ።
okay ቀኑ ስላልደረሰ ይሆናል check አደርግልዎታለሁ አሁን ኮድ የሉትም መሰለኝ የዚህ ኮድ ነው
አዎ አንድ ኮድ ነው ያገኘሁት ስልኬ ላይ። እሱ text አለበት ልክ አይደለም አለኝ።
ኦኬ እሺ እሺ እስቲ እ፣ በቃ ችግር የለውም እኔ እሰጠዋለሁ መቀበሉ ቼክ ለማድረግ ነው እኔ እሰጠዋለሁ ዝኩኝ ተቀብያለሁ።
በቃ የዚህ ኩኒ ብቻ እሰጠዋለሁ እሺ የሌሎቹስ?
ሌሎቹ እሺ በማን የታዘዘው በትዕግስት ነው በቲክቶ ነው ቲም ነው ቲም አለው። አዎ ኦኬ ሊደሩ ሰው ነው አዎ አሁን እኔ
በብዛት ፊል ያደረገ ፕሮዳክት ነው ያሉት እዚህ ጋር አሁን እሱን አደግ ማለት hello የከፈልኩት አለ ኧረ የምን የምንድን ነው አብዛኛው fail አድርጓል አሁን አቮካዶ fail አድርጓል ጥቅል ጎመን ቲማቲም ፓፓዬ
fail አድርጓል።
አብዛኛው fail እያደረገ ነው አዎ እሺ ታዲያ ገንዘቤን ለምን ወሰዳችሁ? ደስ ከሆነ okay refund እናደርጋለን እኮ ምናልባት አስተካክለው wallet ላይ refund የሚደረግበትን ኦፕሽን እም፣ wallet እና ባንክ የሚለውን option አስተካክለው እ፣ ቴክል አድርገው እናልደውል።
እሺ እንትን ላይ ነው profile ውስጥ ማለት ነው እሺ በቃ እሱ check ያድርጉትና እሱ ላይ እ፣ ይልዎታል እሺ እሺ አባ thank you።